ጤና ይስጥልኝ የሲበራ መረጃ ማዕከል በኩል ነው።
ከማምሰል ወደ እግዚአብሔር ይመስገን።
ሻንጣ ነበር በእናት ረስቼው የመጣሁት እና ማስመጣት ፈልጌ ነበረ
ከየት ወዴት ነበረ?
ከስዊዘርላንድ ቼክ።
ስዊዘርላንድ ስልሳ ሰባት ሰማንያ ሰባት ላይ ደውለው የሻንጣ አማራጭ የሚል አለ። ስልሳ ሰባት ሰማንያ ሰባት ስልሳ ሰባት ሰማንያ ሰባት አዎ እሺ እሺ ከዛ የሻንጣ አማራጭ አለው እሱ ላይ እሱ ጋር ሲደውሉ tag number አዎ።
አዘጋጅተው ከዛ ይደውሉላቸው። ሻንጣ ደግሞ Ethiopian Airlines ላይ ስለሆነ ነው።
እሺ እሺ በጣም አመሰግናለሁ።
የሚጠሩት ነገር አለ
በቃ thank you ስልሳ ሰባት ሰማንያ ሰባት የኢትዮጵያ አየር መንገድ ነው አይደለ?
አዎ አዎ እሺ እሺ አመሰግናለሁ።
እናመሰግናለን እኛም ስለደወል መልካም ምሽት።